ማዕበል ነው ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወቅሰው ወይ አልከሰብ ንቃስ ናይል ነገር አይወራል የሷ ማዕበል ነው ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወቅሰው ወይ አልከሰብ ንቃስ ናይል ነገር አይወራል የሷ ወንበር የገባ ሰው ከባህር ከውሃው ዋይቶ ይውጣት እንጂ ሌላ ማን ሊረዳው? የተፈጥሮ ቅርሷ ስቦ ይጠብቃለሁ የውቅያኖስ አሳ ምርኮኛ ሆኛለሁ። ሞገደኛ የኃይለኛው ፍቅሯ ሸፍኖ ሸፍኖ ከባህር ውስጥ ከውቅያኖስ የዘፈቀኝ ስቦ ያስፈረኛ ስቦ እሷን እሷን ሁለት እጇን ይዛችን ጠይቋት ዋናተኛ ጠላቂ ሰው ከሆንሽ አውጪው በሏት። ሳፍሳፍ ማዕበል ፍቅሯ ሳፍሳፍ ወስዶ ሲያንሳፈፍ ሳፍሳፍ ማዕበል ፍቅሯ ሳፍሳፍ አይ ሲያክነፈንፍ ሳፍሳፍ ማዕበል ፍቅሯ ሳፍሳፍ የሚያስለፋለፍ ሳፍሳፍ ማዕበል ፍቅሯ ሳፍሳፍ እንዳውሎ ንፋስ የሚወረወር የልባ ደርሶ ከአይን የሚሰወር መቼ ያስታውቃል ፋታም አይሰጥም እያሳሳቀ ወስዶ ሲያሰጥም እንደማዕበል የባህር ሞገድ ፍቅሯ ማርወድወድ ማስጨነቅ ሲወጣት ኦሆይ ማዕበል ማዕበል ነው ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወቅሰው ወይ አልከሰን ንካስ ናይ ነገር አይወራ የሷስ ማዕበል ነው ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወቅሰው ወይ አልከሰን ንካስ ናይ ነገር አይወራ የሷስ የአይኖቹ ብርሃን ፀሐይ የመሰለ ማቃጠል ጀምሯል ወንድ የነጠለ በትከሻ ቋንቋ ታተራምሳለች በአይኖቿ መናገር ቅኔ ጀምራለች አይበርከት አይሸነፍ ፍቅሯ ያለት የለ አይነ እኔስ እኔስ ጉዳይ ለታመልካደለ ልቤ እየዋለለ ማዕበል ነው ውሽንፍር ነው ለማሳዘን ሞገድ አያል ፍቅሯ ያሸንፋል ይጥላል ወጥማል ሳፍሳፍ ማዕበል ፍቅሯ ሳፍሳፍ ወስዶ ሲያንሳፈፍ ሳፍሳፍ ማዕበል ፍቅሯ ሳፍሳፍ አይ ሲያከፈርነፍ ሳፍሳፍ ማዕበል ፍቅሯ ሳፍሳፍ የሚያዝለፈለፍ ሳፍሳፍ ማዕበል ፍቅሯ ሳፍሳፍ እንዳውሎ ንፋስ የሚወረወር የደባ ድምፆ ከአይን የሚሰወር መቼ ያሳውቃል ፋታም አይሰጥም እያሳሳቀ ወስዶ ሲያሰጥም እንደማዕበል የባህር ሞገድ ፍቅሯ ማርፈዷል ማስጨነቅ ሲወድ ናና ኦሆይ ማዕበል ማዕበል ነው ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወቅሰው ወይ አልከሰን ንቃስ ናይ ነገር አይወራ የሷስ ማዕበል ነው ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወቅሰው ወይ አልከሰን ንቃስ ናይ ነገር አይወራ የሷስ ወንበር የገባ ሰው ከባህር ከውሃ ዋኝቶ ይውጣት እንጂ ሌላ ማን ሊረዳው? የተፈጥሮ ቅርጿ ስቦ ይዘፍቅያለሁ የውቅያኖስ አሳ ምርኮኛ ሆኛለሁ። ሞገደኛው የኃይለኛው ፍቅሯ አሸብቦ ሸብቦ ከባፈር ውስጥ ከውቅያኖስ የዘፈቀኝ ስቦ ያስመረኝ አስቦ እሷን እሷን ሁለት እጇን ይዛችሁ ጠይቋት ዋናተኛ ጠላቂ ሰው ከሆንሽ አውጪው በሏት ሰብሰብ ማቀበል ፍቅሩ አሰብሰብ አይሲያክ ነበር ሰብሰብ ማቀበል ፍቅሩ አሰብሰብ ውስዶ ሲያንሰብ ሰብሰብ ማቀበል ፍቅሩ አሰብሰብ የሚያስበፈና ሰብሰብ ማቀበል ፍቅሩ አሰብሰብ አይሲያክ ነበር ሰብሰብ ማቀበል ፍቅሩ አሰብሰብ ውስዶ ሲያንሰብ ሰብሰብ ማቀበል ፍቅሩ አሰብሰብ የሚያስበፈና ሰብሰብ ማቀበል ፍቅሩ አሰብሰብ ውስዶ ሲያንሰብ